ዋሽንግተን የህክምና ማዕከል hello፣ አቤት።
ከምኒልክ ሆስፒታል ነው የምደውለው።
እሺ፣ እሺ፣
ኢኮ ምርመራ ለመሄድ ነበር። አሁን እሺ።
እ ውጭ ልውጣና ልጠብቅ ወይስ እንዴት ላል ለመቼ ነው
እ
ኢኮ አይደል የፈለጉት?
አዎ ኢኮ ነው።
ለመቼ ነው የፈለጉት?
አሁን አሁን።
እ check አድርጌ መልሼ ልደውልዎት።
እሺ፣ እሺ፣ እሺ፣ እሺ፣ እደውልዎታለሁ።
እሺ፣ እሺ።